ጥልን በሽታ ቤት ቤት ነው የሚረዳው?
እንትን ነበረ withdraw አርጌ ስላት አልገባም።
እሺ
confirm ይላል።
okay ስንት ብር ነው?
ሁለት ሺህ ብር ነው።
እ እ ሁለት ሺህ ብር ነው።
ይሄን የቤት ቤት ስልክህ?
አዎ እሺ አንዴ ጠብቀኝ። confirm ሲልህ ወዲያው ደውልልን እሺ፣ ካልሆነ አይገባልህም። እኛ confirm ማድረግ ስላለብን ማታ ነው የላኩት እስካሁን ነው።
okay እሺ። እስኮ አልደወልክም ነበር ጠዋት?
አልደወልኩም አልደወልኩም።
እሺ friend ሰላም ነው? እሺ ወደ ቴሌብር account 2808 2061 ነው።
አዎ confirm አድርጌልሃለሁ።
እሺ thank you እሺ መልካም ቀን።
መልካም